ሄሎ ሰላም ጤና ይስጥልኝ። በሽት ቤት
አዎ ገና ቤት ቤት ብር ብር አይመለስም ገና ምንድን ነው ስንት ሰዓት ነው የምጠብቀው?
አዎ ሁለት ትንሽ ቀን ነው።
ሲስተም ስላስቸገረኝ ነው። እደውልልሃል። ይስተካከላል። እሺ ይገባል።
እሺ የስልክ ቁጥር አላውቅም። የማን እኔ ንገረው ዜሮ እ?
ስድስት ዜሮ ስድስት ስልክ አይደለም ቁጥር የሁሉም ድሮ ይገባል። እሺ አባቴ ሲስተም ስለያዘው ነው እንጂ ይገባል።
እሺ ግን እሺ።
ውስጥ ነው ብር አይመጣም በአካውንት አይመልስም። ምንድን ነው ተለጣኝ? እሺ በእናትህ አዎ አሁን ይመ ይገባል። ፕሊዝ ትንሽ ታገሰን። በቃ ሲስተም ስላስቸገረ ነው። ይገባል። እሺ አይ አይ እሺ እሺ እሺ